ሄሎ ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
ትምህርት ትላለች
ምን በጣም አለች?
ያዝ ነበር።
ሩት
ድሬዳዋ ላይ ያለውን ትምህርት ለማሳለፍ ቦት
እሺ፣ ስሙትም አልበል
ጌትነት
እሺ፣ ጌትነት ማን
እርቄውን
ማን አሉኝ?
እርቄውን
እርቅ ይሁን። እሺ፣ እሺ፣ ስልክ ቁጥር ይንገሩኝ። 09
አርባ ስምንት 48 አርባ ሁለት እሺ
ሰባ አምስት ሰባ ዘጠኝ ሰባ አምስት ሰባ ዘጠኝ እሺ እ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር የትኛው ልንሎት?
መደበኛ እሺ ለስንት ሰው ነው ቦታ የሚያስይዙት?
እ?
ለስንት ሰው ነው ቦታ የሚያስይዙት?
ለሁለት ሰው